አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
እኛ እኮ እኛ እኛም አንሞትም። ሀሁ ስንል አሊባታ የመሞትን ቋጠሮ በአግባቡ ልንፈታ ውስብስብነቱን ስናየው ለካስ አስቀያሚ ሞት እጅግር እያለው ባርነትን ተሸክሞ እምቢኝን የሚጠላ እሽኝን ተቀባይ ነው። እኛም አንሞትም። እኛ አንሞትም። ፀሐይ ነንና ጨረቃ የጨለማ ከዋክብት የነጻነት ፋና ወዲ የሰብአዊነት ምልክት። እኛም አንሞትም። ሀሁ ስንል አልባታ የመሞትን ቋጥሮ በአግባቡ ስንፈታ ያኔ ነው የገባን የህያውነት ምስጢሩ የሰው ሰው መሆንና የሰብአዊነት ክብሩ። እናም ከሀ እስከ ፈ ከአሊፍ እስከ ያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችን ገባን ድርሽ እንዳንል ከአፈር ሰምተንም ዝም ላንል አይተንም ላንሸሽ በተራ ሞትም ላንበቀል እኛም አንሞትም ነው። በህዝብ ፍቅር የተላቆጠ የጽናትና የእምነት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንበቅላለን። ታዲያ እኛ እንዴት ስንሞታለን? እኛም አንሞትም። ፀሐይ ነንና ጨረቃ የጨለማን ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት። እኛም አንሞትም። የግፉን ትቦ ሳንዘጋ የባርነትን ሰንሰለት ሳንበጥስ እኛም አንሞትም። የጭቆናውን ምንጭ ሳናደርቅ የህዝባችንን እንባ ሳናብስ እኛም አንሞትም። የባዶነት ሞት የቀላል እኛም ሞቱን እናውቀዋለን። ሞቱም እኮ እኛን ያውቀናል። ያ ያ ስለሆነ የቃል ኪዳን ጥፍጠቱ እኛም አንሞትም። ስብና ፈንጋዎች ይሙት ብቻ ብቻ አንዳንዴ ልክ እንደ ወፍ ዘራሽ ሞት ዘራሽ የሚባሉ ከመካከላችን በድንገት ብቅ የሚሉ እንደ አረም የሚበቅሉ በፊትም እንደነበሩ ወደፊትም ይኖራሉ። እኒህ ሞተው ከማይነሱት ናቸውና ወዲያውኑ ይረግፋሉ። እኛ እኛም እንደማንም ባርነትን ሰላብሰን በቁመናችን ሬሳ አንሆን። ፀሐይ ነንና ጨረቃ የጨለማውም ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት እኛም አንሞት። ለአካላችንማ መቼ ታስተን መቼ ተጨንቀን ለስጋችን አይተን የለም እንዴ በየጎዳናው አይናችን ተጎልጉሎ ተቆራርጦ ጣታችን። እኛም አንሞትም። አይተን የለም እንዴ በወልቃይት በጠገዴ በአርማጭሆና በጠለምት ተፈታትነነዋል እኮ ሞትን በበጋና በክረምት። እኛም አንሞትም። ቁራሽ ሳይኖርን በባዶ ያለ ውሃ መላሳችንን ሳናረጥም ተፈታትነነዋል እኮ ሞትን ተያይዘን ግብግብ። ያ ስለሆነ የቃል ኪዳን ጥፍጠቱ እኛም አንሞትም። ስብና ፈንጋዎች ይሙቱ። ከፋሽስቶች ጥይት ይልቅ አንሶላችንን መርጠን ለመግመድ እንዲያመችን በቀጫጭኑ ሰንጥቀን ከአምባገነኖች ላናብር ስብናችን ላንሸጥ ሞትን እኮ አሽፈንባታል ራሳችንን ሰቅለን ሰጥ እኛማ አንሞትም። እኛ አሟሟታችንን የምንመርጥ የተፈጥሮን ሞት ተቀባይ ነፃነትን የምናስቀድም ከአልማዝና ከነዋይ ፀሐይንና ጨረቃ የጨለማውን ከዋክብት የነፃነት ፋና ወጊ የሰብአዊነት ምልክት ከኛ ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም የለም። ያንን አይነት ስብናም የለንም፣ አፈጣጠራችንም አይደለም። እኛም አንሞትም። ያ ስለሆነ የቃል ኪዳናችን ጥፍጠቱ እኛም አንሞትም። ስብና ፈንጋዎች ይሙቱ። ፀሐይ ነንና ጨረቃ የጨለማውም ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርማ የለም። ያንን አይነት ስብናም የለንም። አፈጣጠራችንም አይደለም። እኛማ እኛማ አንሞትም። ፀሐይ ነንና ጨረቃ የጨለማውን ከዋክብት የነጻነት ፋና እንጂ የሰብአዊነት ምልክት
ሰው ምናቱ ታቶ ስጋው ቢቀበር ቢቀበር ደግም ሆነ ክፉ ሀቅ አይሸፈንም አይሸፈንም መሬቷ ይናገር አፍ የለው እንደ ሰው ደቃይ ስባይ ባፈሩ ያለ ሞት ሲጋርደው በመቃብር ጎራው አይደም ተዳፍኖ የሰው መልካም እኛ ጭጋት በሐሰት አምረና አንሰለብትም አቅም ተሰጥን የሰው ልጅ ባይቆይም ዘላለም በምድር ላይ እውነት ትኖራለች ከመቃብር ሆድን እንደ ሳጥ ብናየው ተሰብቶ በውስጡ ያዘለው አያልቅለት ስንታለ በምድር ላይ አላባይ ነበር ልቡን እያሸሸ በሐሰት መስከር በሞት ተደበና እውነትም ሲደላት ትወጣለች ደም ልብስና ንጋት እያደር ይጥራል ይዋል ይደር እንጂ ቀን ይመሰክራል
ሐቅን የሚክዱ አገርን ያጠፋሉ። ማወቅ እናውቃለን ብንናገር እናልቃለን ተብሏል። የነ ወያኔ ዘረኛ ፖለቲካ በአፍጢሙ ከተደፋ ውሎ አድሯል። ግና መዘዙ ብዙ ነው። ጠማማ ምስማሮች የተሞላ የአረመኔ ቦምብ ነው። ፍንዳታው ብዙ ጉዳት ሊያደርስ ይችላል። በቸልታም መታየት መያዝ የሌለበትም ለዚህ ነው። ባለፈው ሰሞን የዩጎዝላቭ ሰርቦችንና የሀገራችንን አማራዎች ሰቆቃና ስቃይ በማያያዝ አንድ ጽሑፍ በፈረንጆቹ ቋንቋ ባቀርብ ይህ ነው የማይባል ውርጅብኝ ከያቅጣጫው ተላከልኝ። ለካስ ብዙ ሰው ኢሜይል የሚባለውን አድራሻዬን ያውቅ ኑሯል። ልደሰት፣ ልደንግጥ። ከሁሉም የገረመኝ አንድ መልእክት ግን አንተ አማራ ነህ ወይስ አይደለህም ካልሆንክ ደግሞ ስለ አማራው መከራ ለመጻፍ መብት የለህም የሚለው ነው። የጥንቱን አስታወሰኝ። በተማሪ ሰልፍ ጊዜ ያኔ በአጼው ዘመን ተይዘን ሰንዳፋ ኮልፌ ስንወሰድ ዘር ወይም ጎሳ ብለው ፖሊሶች ሲጠይቁን ኢትዮጵያዊ ያልነውና አዎ ሰልፉ ላይ ተገኝተናል ነበርን ያልነው ለተጨማሪ ሳምንታት ታስረን ነበር። የወቅቱ የዩኒቨርሲቲው ፕሬዝዳንት ሟቹ ካሳ ወልደ ማርያም የተጠየቁትን ሁሉ ለፍፈው ሊፈቱ ያሉትን ያኔም ምህረት ከገዢዎች ጠያቂዎች ነበሩ ሊወስድ ሲመጣ ለቀሪዎቹ የዩኒቨርስ- ዩኒቨርሲቲዋ በእናንተ ትኮራለች ያለውን አልረሳውም። ነቅተን በቃን ባንልም አውቀናል ባልን ጊዜ ኢህአፓ ከሆን በኋላ ደግሞ ለእኛ ዘር ጎሳ ጥየቃ ጸያፍና አድሃሪም ነበር፣ እስከ ዛሬም ነው። ሀገራችን ኢትዮጵያ እኛም ኢትዮጵያዊ ባዮች ነበርን፣ አሁንም ነን። ጎሳዬ ብልህ ሰው ነው ያለውን ጸሐፊ ያስታውሰናል። ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ሲሉም የቡልጋ ተወላጅ ነኝ ማለታቸው ነው ከሚል ሌላ የሰጠነው ትርጉም አልነበረም። የፖለቲካ ድንግልነታችን ሲያበቃም በዚህ የኤርትራ ጦርነት ጥያቄ፣ በዚያ ሜጫ ቱለማ፣ የዋቆ ጉቱ፣ የባሌ አመፅ፣ የኦጋዴን ጦርነት ወዘተ እያለ ጉብ አለብን ችግር በየፈርጁ ቂሰኝነትና ገባርነት በውልደትና ቋንቋ ሃይማኖት የተነሳ በደልና ልዩነት ሁሉ አለን እኮ አሉን። ተጨባጭ ሁኔታ እኛ ያልፈጠርነው ተጋፈጠን። የሰጎን ፖለቲካ ወይም የዛሬ ሀብታሞች በአገሪቷ ምንም ድህነት አላየንም ብለው እንደሚለፍፉት ሀቅን መካድ አልቻልንም። ለዚህ ሁሉ ችግር መፍትሄ ለመስጠትና ትግልን ለማስተባበር መነሳት ግድ ሆኖብን ስንነሳም በአንድ እንደ ኢትዮጵያዊ መደራጀትና መንቀሳቀስ ነበረብንና የግድ ለዚህ የብሔር ብሔረሰብ ጥያቄ ሊባል ለበቃው ችግር ምላሽ መስጠቱ አስፈላጊ ነበር። ተወልዶ አድጎ ጥርስ አውጥቶ የነበረን ችግር በጭራው ያዝንና ልንለቀውም የሚቻል አልነበረም። ትግሉ የሚፈቅድ አልነበረምና የኢትዮጵያም ጥቅም ምላሹን ስጡ ባይ ነበርና እኛ ስንታገል በዱር በገደሉ ያኔ በከተማው እነማን ነበሩ? ይህ ከላይ የሰፈረው በድጋሚ የተነገረና የተጻፈ ቢሆንም በዚህ እንደገና መነሳቱ ሁሉም ዜጋ የት ነበርኩ፣ ምንስ አደረግኩ፣ ለአገሬ ታገልኩላት ወይ ብሎ መጠየቅ እንደሚገባው ዳግም ለመጠቆም ነው። ብዙዎች ኢህአፓን ከወያኔ አዛምደው ሊተቹ ይከጅላቸዋል። ደርግና መሰሎቹ ይህን ማድረጋቸው የሚጠበቅ ነው። ሌሎች ግን በዚሁ ሐሰት ተጠልፈው ይህን ሲያሽካኩ ማዳመጡ አሰልቺ ሆኗል። ደርግ በኢህአፓ ላይ ሲዘምት ድርጅቱን ስርዓተ አልበኛ፣ አናርኪስት፣ በዚያውም የሲአይኤ እና የአረቦች ቅጥረኛ፣ የተገንጣዮችና የሶማሊያ መንግስት ደጋፊ ብሎ አውግዞት ነበር። ደርግ ለስልጣኑ መዋደቅ ነበረበትና ኢህአፓ ዝናቡን አቁሞ ደርግን አመጣብን ቢልም የሚፈረድበት አልነበረም። የጨነቀው ፋሽስታዊ ቡድን ነበርና ከሱም ጋር ያበሩት ቡድኖች የተሻለ ሊያስብሉትና ቀና ሊያስተምሩት ሊያርቁት አልቻሉም፣ ወይም አልፈለጉም፣ አልሞከሩም። አብረውት በጥፋት ጎዳና ተጉዘው ታሪክ የማይረሳውን ሽብር ወልደዋል። ያኔ ሁሉም ስምሪቱን ይግለጽ ስንልም ክስ፣ ውንጀላ ሳይሆን በተለይ ኢህአፓ ወያኔን አልታገለም ለተገንጣዮች ተገን ሆኗል ብለው በተገላቢጦሹ ክስ ደርዳሪዎች ዛሬም አሉና ያኔ እኛ ስንታገል የት ነበራችሁ ለመሆኑ ማለት የግድ ሆኖ ይገኛል። ኢህአፓ ወያኔ የተባለው ጉድ ገና በናቅፋ ሲወለድ ጀምሮ ተቃውሞታል። በ1967 ዓመተ ምህረትም መርሃ ግብር ወይም ማኒፌስቶ የሚል አውጥቶ የኢትዮጵያ ብሔረሰቦች ቅራኔ ዋና ነውና አብሮ መኖር አይችሉም ተገንጥለን የትግራይ ህዝባዊ ሪፐብሊክን እንመሰርታለን ሲልም የተቃወመው ኢህአፓ ነው። ወያኔ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ ሲምል ሲገዘትም ዋሾ ብሎ የታገለው ኢህአፓ ነው። ያኔ በ1967 ዓመተ ምህረት በዚህ አቋሙ የተነሳ አባይ ኢትዮጵያ፣ ትምክህተኛ ወዘተ ተብሎ በጠባቦች ሁሉ ተዘምቶበታል። በአረብ አገዛዞችም እንዲሁ ታሪክ ነው፣ የማይካድ ታሪክ። ያኔ የት ነበርን ሁላችንም ብሎ መጠየቅ ደግሞ አስፈላጊና ጠቃሚም ነው። የተባበሩ ንቦች ማር ሲበሉ የተለያዩ ዝንቦች በእበት ይወሰናሉ። የትግርኛ ተረት። ድርጅት እንደ ተከዜና አባይ የማያግበሰብሰው የለም። ዘረኛው ወያኔ በላያችን ላይ የባጀው የበረከተው በራሳችንም ድክመት ጭምር መሆኑ የሚሳት አይደለም። ወያኔ ከላይ የተጠቀሰውን ምሳሌ የሰማውም የሚያውቀውም አይደለም። ማንነቱን የሚገልጠው በአሳፋሪና አሳዛኝ ደረጃ በጎጥ በብሔረሰብ ደረጃ እንጂ በኢትዮጵያዊነት አይደለም። ወያኔ ማለትም እብሪት ነውናም የናጥፋ ደደቢት ይዘቱን ቅንጣትም ሳይለውጥ ጠላት ብሎ የፈረጀውን ሕዝብንና አገርን ለማዋረድ ቀን ተሌት ይባዝናል። ሞኝ ባያፍር የሞኝ ዘመድ ያፍር ተብሏልናም ወያኔ እና መለስ ለሀገር የሚበጁ ለመሰላቸው ሞኞች ዜጎች ማፈራችን አልቀረም። በ1967 ዓመተ ምህረት ወያኔ መርሃ ግብር ወይም ማኒፌስቶ የሚል አውጥቶ የኢትዮጵያ ሕዝብ አብሮ ሊኖር ከቶም አይችልምና መገነጣጠል አለበት ሲል ኢህአፓ ተቃውሞታል። ከዚያ ጊዜ እስከ አሁን ወያኔን ከመቃወምና ለሀገር ጠንቅ ነው ብሎ ከማውገዝ ከማጋለጥ ኢህአፓ አልተቆጠበም። ይህም የሆነበት ምክንያት ወያኔ በቃላት ለውጥና በውሸት አማኝ ቢሆንም ከልቡ ላይ ግን ያንን የጠባብነት ጥላሸት ማንሳት ያቃተው በመሆኑ ነው። በዘር ቆጠራ ያምናል። ዛሬ ሁሉም ዜጋ የሚያውቀው ሀቅ ይህ ነው። እነማን ባለስልጣኖች፣ ጀነራሎች፣ አዛዦች፣ ከበርቴዎች እንደሆኑና ከየቱም እንደመጡ የሚያውቀው ነው። ሀያ አንድ ዓመት አለፈ። ለዚህም ነው ዛሬ ይህን ሀቅ ክደው በኢትዮጵያ ዴሞክራሲ ሰፈነ፣ እኩልነት ተረጋገጠ፣ ዘር ሳይሆን ችሎታ የሰው መለኪያ ሆነ ብለው የሚጮሁት እበላባዮችና ባዕዳን በኢትዮጵያ ላይ በደል ፈጻሚዎች ናቸው የምንለው። አውቆ የተኛን ሊቀሰቅሱት አይነቃም ነውናም ይህን ትተን ወደ ተጨባጩ መጓዝ ይኖርብናል። የወያኔ አገዛዝ ይወድቃል። ስርዓቱም ይንኮታኮታል። በሂደቱ ግን በሕዝብና በአገር ላይ የሚደርሰው ጉዳት የከፋ እንዳይሆን መጣር ያስፈልጋል። በአፍሪካ ላይ ቅኝ አገዛዝ ስርዓትና የባሪያ ፍንገላው አሰቃቂ ተግባር ያደረሰውን ጉዳትና እስከ ዛሬም የቆየ ጠባሳ መሆኑንም መካድ አንችልም። ሆኖም ግን ዛሬ የአፍሪካ አምባገነኖች እያደረሱ ያሉትን ጉዳትና ብዝበዛ ወደ ኋላ ወስደን ጥፋቱ የቅኝ አገዛዝ ነው ብለን ሙሉ በሙሉ ለመለጠፍ መጣር ስህተት ይሆናል። የወያኔም ጉዳይ እንደዚያው ነው። ማንነቱን አልደበቀም። ዘረኛና አገራሲ መሆኑን ከነገረን ዓመታት አልፈዋል። በስራም አይተነዋል፣ እያየነውም ነው። ስለዚህም ወያኔ እንደዚህ ነው እንዲያ ነው ማለቱ ጉንጭ ማልፋት ሊሆን የቀረው ትንሽ ነው። ስለ ትግልም ወሬ እንዲሁ አሰልቺ ሆኗል። ብዙዎች ገና ከመጀመሪያው ሰላማዊ ትግል በሚል መጋረጃ ተደብቀው ምንም ትግል አለማድረግን አለመሞከርን መመሪያቸው አድርገው ቆይተዋል። ሌሎች ደግሞ ለሆዳቸው አድረው ከወያኔ ጋር አብረውና ለጸረ ኢትዮጵያ ባዕዳንም ተቀጣሪ ሆነው ህዝብን መጉዳቱን መርጠዋል። ሁሉንም እናውቃቸዋለንና ሊያደናግሩን የሚገባ አይደለም። ይህ ቢባልም ግን ወያኔ በሰርገ ገቦቹና ቅጥረኞቹ አማካይነት ሲከፋፍለንና ዴ የሚል ደዌንም ሲያሰራጭብን ቆይቷል። አባይና ተከዜ ሲሞሉ የማያግበሰብሱ የለም፣ ያውም ለባዕዳን ጥቅም። ድርጅቶችም ተመሳሳይ ጠባይ አላቸው። ብዙዎቹ ብልጭ ብለው ድርግም የሚሉትም ከዚሁ የተነሳ ነው ማለት እንችላለን። ስለ ዴሞክራሲ ይዘት ውዥንብር ሰፍኖ እንዳለው ሁሉ ስለ ድርጅትም እንዲሁ ግንዛቤያችን ያውም ከዚህ ሁሉ ዓመት በኋላ ደካማ ሆኖ ይታያል። ይህ ድክመት ደግሞ ለወያኔ አገዛዝ መበርከት አንዱ ዋና ምክንያት ሆኗል ብንል ስህተት አይደለም። ስለ ወያኔ አገዛዝ ውድመት ስናነሳ ስለ ተቃዋሚ ነን ባይ ድርጅቶች ድክመት ማንሳት የግድ ይሆናል፣ የተያያዙ ናቸውና። አንዳንዶች ይህን መረዳት ተስኗቸው ድርጅቶች ሲተቹ ተሰደቡ ብለው ይቆጣሉ፣ ይጮሃሉ። ራስን መመርመር ግን ቀዳሚና አስፈላጊም ነው። ድርጅት በድሎትና ምቾት የሚኖሩበት ሳይሆን ችግርንና መከራን እየተቀበሉ የሚታገሉበት ነው። ድርጅት የጋራ ጥረትን ቅርጽና ጥርስ የሚሰጥ እንጂ የግለሰቦችን የስልጣን ጥምና አጉል ልወደድ ባለትና ልሆን ባይነትን የሚያስተናግድ አይደለም ወይም መሆንም የለበትም። ግለሰቦች ከድርጅት በላይ ሲሆኑ ነገር ይወለዳል፣ አንጃዎች ይፈላሉ። በኢህአፓ የአንጃ ክስተት የኔ ብቻ ስልጣን ጥመኞች ያደረሱትን ጉዳት በሰፊው አይተናል። ድርጅት በጋራ መርህና ዓላማ ዙሪያ መሰባሰብን ያመለክታል፣ መሰረትም ያደርጋል። መጥፎ ጠላት ያላቸው ድርጅቶች ደግሞ ራሳቸውን ማዕከላቸውንም ጠበቅ አድርገው መታገል አለባቸው እንጂ የግለሰቦች መፈንጫና ውህደት ያጣ ስብስብ ሊሆኑ አይገባቸውም። ድርጅቶች ግባቸውን ማወቅም አለባቸው። በተለይ ማነው ጠላታችን፣ ማነው ወዳጃችን በሚገባ ሳይለዩ ሊታገሉ ቢነሱ ትግል ያሉት ወሬ ሆኖ ይቀራል። ወዳጅ ያሉትም ይበላቸዋል፣ ያጠፋቸዋል። ድርጅቶቻቸው ወይም መሪዎቻቸው ግን የትግልን ሀ ሲናገሩ ፐን በናቀ ጉራ ራሳቸውም ካሳከሩ መጨረሻቸው አያምርም። ከሁሉም በላይ ጥፋት ግን ሰፊውን ሕዝብ መናቅና አዋቂ ከኛም በላይ የለ ብሎ መኩራራት ነው። ተቃዋሚ ድርጅቶች በሐቅና በተግባር ደረጃ ጸረ ወያኔ ሆነው ከተገኙና ድክመታቸውንም አስወግደው ጠንካራ ድርጅቶች ለመሆን ከቻሉ የወያኔ አገዛዝ ዕድሜው ያጥራል። ጀግንነት የአንድ ክልል ተወላጆች ልዩ ቅባት ወይም ተሰጥኦ አይደለም። ሳይገሉ ጎፈሬዎች በዙና ለተወሰኑት ጉራ አመቺ ሁነ። ትናንት ጦርነት እንሰራባችኋለን ያሉ ዛሬ የሕዝብ ትግል መሪ ነን ሲሉ ጭብጨባው መቅለጡ ምንኛ ግራ እንደተጋባን ጠቋሚ ነው። የጠላት አመጣጡ የተለያየ ነው። የሕዝብን ወኔና መሬትንም የሚቀማበት ዘዴ ሁሉ ግን በተቃዋሚዎች የሚታወቅ ነው ማለትም ያስቸግራል። ጠላታቸውን ጠንቅቀው ቢያውቁት ኑሮ ለጥቃቱ ሰለባ ባልሆኑም ነበር ግን የድርጅቶች ድክመት በቅድሚያ ድርጅቶችን ራሳቸውን የሚያስጠይቅ ነው። ተቃዋሚ ነን ብለው የአገዛዙን የፖለቲካ መሰረታዊ ዘረኛ ሀሳብ የሚጋሩት አሉ። ሌሎች ደግሞ በግለሰቦች ተክለሰውነት ተተብትበው ተዳክመዋል። የነበሩ የህብረትና የግንባር ጥረቶች ምንም ጥቅም አልሰጡም ማለት ባይቻልም ይህ የግለሰቦች ፉክክርና የድርጅቶችም ከስም ሌላ ጡንቻ አልባነትም ችግር ሆኖ እየቆየ እንደቆየ መካድ የሚቻል አይደለም። ማንኛውም ግን ሰፊውን የህብረተሰብ ክፍል ያላሳተፈ ትግል ጥንካሬ ሊኖረው እንደማይችል ግልጽ ነው። የድርጅቶች በባዕድ አገር መነጋገርና መፈራረም ከህዝብ ጋር ሊኖር የሚገባውን ግንኙነትና መተሳሰር ሊተካ አይችልም። ለዚህም ነው አንድም በህዝብ ጠላት ወያኔ ላይ አክረን መነሳት ሲገባን፣ በሌላ በኩል ደግሞ ህልውናችን በሀገር ቤት እውን ሆኖ በዚያው በመስኩ መገናኘትና መተባበር ያለብን። ይህ ሁሉ ግን በወያኔ ላይ ግልጽና የተስማማ አቋም እንዲኖረን የግድ ይላል። ግማሹ ከወያኔ ጋር ዛሬም እርቅ ወሰላም እየፈለገ ግማሹ ከኢትዮጵያ ጠላቶች ጸረ ወያኔ ድጋፍ ለማግኘት እየባከነ፣ ሌላው ደግሞ ስለ ትግል እያወራ ጎበዝ ዶላር አምጡ እያለ፣ ሌላው ደግሞ ወያኔን ለማውደም ደፋ ቀና እያለ ይህ ሁሉ ባንድ ሊሰባሰብ የሚችልበት ሁኔታ የለም። ስምረቱ በዓላማና በተግባርም መሆን አለበት። በህዝባዊ ቆራጥ ትግል ኢትዮጵያ ብዙ ተመክሮ አካብታለች። ባንዳዎችንም ከሃዲዎችንም ታውቃቸዋለች። የጣሊያን ወረራ ጊዜ የነበሩትን አርበኞችና ትግላቸውን በነማኦ ሴቱንግ ሳይቀር የተጠቀሰውን ልንረሳ አንችልም። አርበኛ ስንል ለባንዳ ያደረውም የተዘነጋ አልነበረም። ዛሬ ታሪክ ረስተው የቀድሞዎቹን ጨቋኝ ስርዓቶች ሊያዳንቁ የሚሞክሩ ባይጠፉም ለህዝብ ብለው የታገሉትን የተሰዉትን፣ በሽብር የጠፉትን ኢትዮጵያ አትረሳቸውም። እንደ ወያኔ በለበጣና ያዞምባ ሳይሆን በሐቅና ከልቧ ታስታውሳቸዋለች። ይህን የምንለው ቅርሳችንን ታሪካችንን አንርሳ በሚል ነው። የፈረንጁን ትምህርት በትጋት ለመከታተል እንደምንጥረው ሁሉ የሀገራችንንም ታሪክ ለማወቅ መዋደቅ አለብን። ታሪኩን የረሳ ስህተቱን ይደግማል ብቻ ሳይሆን የእናቱን ገዳይ አባባ ይላልም ተብሏል። ከራሳችን ተሞክሮ ብዙ መማር እንችላለን። የሙሶሎኒ ፋሽስታዊ ጦር ሲወረን ወታደሮቹን ባርካ የላከችው የካቶሊኮች ቫቲካን ቤተ ክህነት እስከ ዛሬ ለአይሁዶች ይቅርታ ብትልም ለእኛ አጠፋፍ ይቅርታ አላለችንም። አርበኞች የሙሶሎኒን ወራሪ ጦር ሲቋቋሙም ባዕዳን በተለይም ምዕራባውያን ሲያሾፉብንና ኋላ ቀሮች ሲሉን ነበር። በዚያው መስክ ሀገር በቀል ባንዳዎች ፈልተው ለማርያ ቴሬዛ ሰግደው ስንቱን አርበኛ አስገድለዋል፣ አሰቅለዋል፣ ራሱንስ አስቆርጠዋል። ያላየነውና እንማር ካልንም መማር የማንችለውም የለም። ዛሬም ለወያኔ አገዛዝ ዕድሜ እየሰጡ ያሉት ዘመናዊ ባንዳዎችና ከሃዲዎች ናቸው። አንዳንድ የዋህ ዜጎች አሜሪካ ከወያኔ አገዛዝ ነጻ ሲያወጣቸው ይታያቸዋል። ለምንና እንዴት? ወያኔ ለምዕራቦች ሰግዶ ስላለ ታማኝ ሎሌያቸውን የሚነኩት ሳይሆን እንደነ ሱዛን ራይስ የሚያወድሱት ናቸው። ከዚያ በላይ ግን አሜሪካኖቹም መካሪና አማካሪ የራሳችን ጠማሞች ናቸው። ተቃዋሚ ነን እያሉ ግን ባዕድ አገር ተቀምጠው አሜሪካንንም ቢሆን ወያኔን እርዱ፣ እነገሌ ግራና አክራሪ ናቸው፣ እነገሌ አክራሪ ብሔረተኞች ናቸው ብለው የሚመክሩትና የሚማጸኑት ኢትዮጵያውያን ለመሆናቸው ጥርጥር የለንም። በዚህ መጥቀሱን ባንፈልግም ማንነታቸውን በሚገባ የምናውቅ ነን። ኢሕአፓ ደረጃ ግራ ክንፍ ናቸው። የምናዛቸው ለመፈጸም እሺ አይሉም። ባንዲራችንን በሰልፍ አቃጥለዋል። አክራሪ ብሔረተኞች ናቸው ቢሉንም ታዲያ በወያኔ ጸረ ዴሞክራሲነት ካመኑ ለምንስ ሌሎቹን አይረዱም? አማራ ተብለው ያልተወገዙትንስ ከልፈፋ ባሻገር በተግባር እንዲታገሉ ለምንስ አያደርጓቸውም? ይህን የማያደርጉት መሰረታዊና ብሔራዊ ጥቅማቸውን የሚጠብቁ በመሆናቸው ነው። ይህን ጥቅማቸውን የሚጠብቅላቸው ወያኔ ነው። በሀገር ልጆች በኩል ግን የተሰነጣጠቀ ምላስ፣ እርስ በርሱ የሚቃረን ጩኸት ማሰማቱ ወያኔን ደጋፊ ከማሳጣት አንጻር ውጤት አይኖረውም። ወደ ዋናው ነጥብ ስንመለስ ግን ከራሳችን ተሞክሮ ልንማር ልንማር ብንቃጣ ከዚህ በፊት ድርጅቶች ፈጸሙ የሚባሉትን ስህተቶች ላለመድገምና ደም ፈሶ የተገኘን ተሞክሮና ቅርስም የራሳችን ለማድረግ በቻል ነበር። ለሰለባ የመጣ ልብስ ቢጥሉለት አይመለስ ተብሏልና ወያኔ ከወያኔነቱና ከሀገር አጥፊነቱ መቼም ከቶም የሚቀየር አለመሆኑንም መገንዘብ ይቻላል። የዘር ፖለቲካ ገኖ አለሁ አለሁ ቢልም ወያኔ የፈለገውና ያቀደው አልሆነም። እንዲያ በክፋት የተዘመተባቸው ሁሉ አሉ። ሕዝብ ደግሞ ተኖ የሚጠፋ አይደለም። አማራም አለ፣ ኦሮሞም አለ፣ አፋር፣ ሶማሌውም፣ ጉራጌውም፣ ሌላውም ሁሉ ኦርቶዶክሱም ሙስሊሙም አለ። የአገር ሕልውና ለአደጋ ቢጋለጥም ኢትዮጵያ አለች፣ ትኖራለች። አገዛዙንም ሆነ መጥፎ የሚመኙላትን ሁሉ ውሎ አድሮ ታሸንፋለች። ዛሬ የነገሱ የመሰላቸው ነገ መግቢያ መውጫው ይጠፋቸዋል። ፍትህም ቀኗን ታገኛለች። በቃሊቲና ሌሎች ማጎሪያዎች ያሉ ሁሉ ይወጣሉ፣ የተገደሉትም ይዘከራሉ። ዛሬ ጣዖት ነን ሐውልት ይጠረብልን ያሉ ነገ ከትቢያ ይደባለቃል ምስላቸው። ይህ ነው የታሪክ ትምህርት። ኢትዮጵያ አለች ትኖራለችም፣ ግን ታገሉልኝ ባይም ናት። ዜጋ ካንቀላፋ መብቱንም አገሩንም ይቀማል። ዜጎች ለአገራቸውና ለመብታቸው መስዋዕትን ከፈሩ አገርንም ያጣሉ፣ መብታቸውንም ተቀምተው ይዋረዳሉ። ይህ እየታየ ያለና በታሪክም የታየ ሐቅ ነው። ወያኔ ኢትዮጵያን የጠላ የወሮ በሎች ቡድን ነው። በውስጣቸው ኢትዮጵያዊ ራዕይ ያላቸው አሉ ማለቱ ቅዠት ነው። ከወያኔ ተለየን ያሉት እንኳ በጠባብነት ደዌ ተለክፈውና ጠበልም አልሄድ ብለው ይኸው እስከዛሬ ጸረ ኢትዮጵያ ማፈሪያዎች ሁነው አሉ። መለስ ሲሞት ቀዳዳ አገኘን ብለው ነበር፣ ግን አልሆነም። ወያኔ ወያኔነቱን አልለቀቀምና አስመራ ሄጄ ልደራደር አለ እንጂ ከተቃዋሚዎች ልገናኝ ላውራ ሲል አልተደመጠም። አንዳንድ ከሃዲዎች የባዕድ አገሩን ከአገር ቤቱ የወያኔ ሲኖዶስ ሊያስታርቁ ቢሞክሩም ፕሬዝደንት ተብዬውም ቦታቸውን ረስተው የባዕዱ ጳጳስ ተመልሰው ቦታቸውን የያዙ ቢሉም ወዲያውኑም በማገባኝ ገባሁ ብለው ወያኔንም ራሳቸውን ዳጋለጡም። ወያኔ ስልጣን ያካፍለናል ያሉት እስካሁን እንዳፈሩ አሉ። የማይመጣን ሰው ጥበቃ ነው የሚያዋጣው። አላህንም አምናለሁ አህያዬንም አስራለሁ ነው። የሀገራችን ሰዎች አንድ ሎሌ ለሁለት ጌታ አይገዛም ያሉት ትክክል ነው። ለሆድም ለሀገርም መገዛት አይቻልም። በዚህ ላይ እስከ ወላወልን ድረስ ወያኔ እድሜው ይረዝማል። ወያኔ የነብርን ጭራ የያዘ ነውና ሊለቅ አይችልም። ምንም ቢያባብሉትም ከማንነቱ ጋር ተቃራኒ ነውና ይፈራል። ስለዚህም ወያኔ ወያኔ ሆኖ ወደ መቃብሩ የሚሄድ መሆኑን አውቆ ምህረት የለሽ ጸረ ወያኔ ትግል ማካሄድ እንጂ ከወያኔ ጋር ላንላቀቅ ተጋብተናል አይነቱ ልፈፋ ራስን የሚያስገምት ከመሆኑ ሌላ ለኢትዮጵያ ቅንጣትም አይጠቅማትም። ራስን ማታለል ነው። የወያኔ አገዛዝ ያደረሰውን ግፍና ስቃይ መዘርዘሩ ዛሬ አስፈላጊ አይደለም። ወንጀሉን አላውቅ የሚል ዜጋ ሕሊናው ላይ የተኛ ብቻ ነው። የዛሬ ዋና ጥያቄ ወያኔን እንዴት ወደ ታሪክ ትቢያ መጣል እንችላለን የሚለው ነው። ሌላው ጥያቄ ሁሉ ዋና አይደለም። ይሄዳል ይሄዳል፣ ካልገፉት ግን መች ይነቃንቃል። በአይቀርም ተስፋ እጅን አጣጥፎ ለውጥን ጥበቃ የሚበጅም የሚያዋጣም አይደለም። ዙሪያውን ከቦ ወያኔን መግፋትም ከቦታው ያቆመዋል እንጂ አይጥለውም። ሁሉም በአንድ አቅጣጫ ለመጣል ብሎ መግፋት አለበት። ሌላ መፍትሄ የለም። ማንኛውም መጸረ ሕዝብ አገዛዝ ጥ- ጊዜውን ጠብቆ መቅሰሙና መውደቁ የማይቀር ቢሆንም የውድቀቱን ጊዜ መጠበቅ ግን የሚመከር አይደለም። ብዙ ጊዜ ሊፈጅና በሂደቱም አገርን በከባድ ሊጎዳ ይችላልና ትግል የግድ ነው። ፍሬያማ ትግል ማለትም ነው። ማለትም ወያኔን በትግል ሜዳ ወጥሮ ይዞና አድምቶ አሸብሮ ወደ ድል መንገድን የሚወስደን ማለት ነው። ትግል ስንል ስለ ትግል ማውራት ማውሳት ማለት ሳይሆን በተጨባጭ በደም የታጀበ ትግልን ማካሄድም ማለት ነው። ደም አልባ መስዋዕትነት አልባ መንገድ ሊኖር ይቻላል ብለው ህዝብን ያዘናጉትንና ያደናገሩትን ሁሉ ወያኔ የሀያ ዓመት ትምህርት ሰጥቶ አይሆንም ብሏቸዋል። ግን ቅዠታቸው አበቃ ማለት እንዳልሆነ ዛሬም ከሚሰማው ወያኔ ጋር እንደራደር፣ እርቅ እናድርግ ጫጫታ መረዳት እንችላለን። የወያኔ አገዛዝ ተደጋግሞ እንደተነገረው በስልጣን የቆየው በራሱ ጥረት ብቻ ሳይሆን በሌሎችም ድጋፍና ተቃዋሚው ነን ባሉትም ድክመት የተነሳ መሆኑ አይካድም። ከዚህ በማያያዝ መንገድ ለመድረግ መለስተኛ ጋዜጣዎችን እናንሳ። አንደኛ ድክመትን አውቆና መርምሮ ለማስወገድ መጣር የሚጠበቅና የግድም ነው እንጂ የሚሸሽ አይደለም። የዛለን ክንድ የፈረጠመ ጡንቻ አድርጎ ማቅረቡ ራስን ለአደጋ ማጋለጥ ነው። ፈሪን የጦር መሪ ማድረጉ ምን ያህል ጉዳት ሊያመጣ እንደሚችልም ብዙዎች ያውቃሉ። መካሪ ሲገኝ ደግሞ ማመስገን እንጂ ማውገዝ የሚጠበቅ አይደለም። ሁለተኛ በትግል ግብ ላይም ግልጽነት ያስፈልጋል። ዴሞክራሲ ለኔ ሌላው ዲያብሎስ ይውሰደው ማለትም አይቻልም። በቅርቡ ለምሳሌ አንድ ግለሰብ ሲናገር በ1997 ዓመተ ምህረት ዴሞክራሲ ነበር ብሎ ተፈጥሟል። ወያኔ ስልጣን ከያዘ ጀምሮ ጸረ ዴሞክራሲ እንደነበር፣ የኢህአፓ አባላትንና መሪዎችንም ደብዛ እንዳጠፋ፣ ወተር አረካን አርባ ጉጉን እንደወለደ፣ እስር ቤቶችን በእስረኞች እንደሞላ፣ እነ ፕሮፌሰር አስራትና ሌሎችንም እንዳገተ እንደገደለ ተማሪዎችና አስተማሪዎችን እንዳሰቃየ ወዘተ ተናጋሪው ከራሱ ኑሮና እስከ 1997 ዓመተ ምህረት ከወያኔ ጋር ከነበረው ቅርበት በመነሳት ብቻ ወያኔዎች የተበላሹት ከ1997 ዓመተ ምህረት በኋላ ነው ሲል ቃቶታል። ድምጻችን ለራሳችን ለታገቱ እስረኞች አባሎች ብቻ ነው ያሉም ነበሩ። ለእኔ ከተመቸኝ ወያኔ ካስጠጋኝ ዴሞክራሲና መለስ ተወራራሽ ናቸው ብዬ እምላለሁ ባዮች ዛሬም አሉ። ዴሞክራሲ አለገደብ፣ ዴሞክራሲ ለሁሉም ሳይሸራረፍ በሚለው መሰረታዊ አቋም ዙሪያ ነው የወያኔን ውድቀት እውን ለማድረግ መታገል የሚገባው። ትላንት ትግሉ ለሶሻሊዝም ነበር ብለው ሊተቹ የተነሱ ጥራዝ ነጠቆች ያልገባቸው ጉዳይ ሶሻሊዝም ሲባል ዋናው ይዘቱ ዴሞክራሲና ህዝባዊ መንግስት መሆኑን ነው። ኢህአፓ ለምሳሌ ዴሞክራሲ አለገደብ ብሎ ለህዝብ ታገለ እንጂ ዴሞክራሲ ገደብ ብሎ አልቆመም። የወያኔ ጸረ ዴሞክራሲነትም ከምስረታውና ስልጣንም ከያዘ ጀምሮ ነው እንጂ እገሌና እገሌ ሲጣሉት የመጣ አይደለም። ነጋ ጠባ ባመቻቸው አገር ቤት የሚመላለሱ ለምን ሌሎች ዜጎች አገራቸው እንዳይገቡ ታገዱ አይሉም። በመዲናይቱ ሲጨፍሩ ሲቅሙ ሲሳከሩና አቅመ ሔዋን ያልደረሱትን ሲያባልጉ ሲደፍሩ የባጁት ለምን ዜጎች በቃሊቲም በሌሎችም ማጎሪያዎች ተሳቃዩ ብለው የሚጠይቁ አይደሉም። መለስ ሞተ ብለው ያላዝናሉ እንጂ አንድ ማፈሪያ ትርፍራፊ ጉርሻ ብር ከሀምሳ የሚሸጥበት ሀገር የኢኮኖሚ እድገት አሻቀበ ብለው ይዋሻሉ እንጂ ቀለበት መንገድ ተሰራ፣ ኮንዶሚኒየም ገለመሌ ብለው የወያኔ የገደል ማሚቶ ይሆናሉ እንጂ ሶስተኛ ስለ ትግል ስልት እንዲሁ የተሳሳተ ግንዛቤን ይዘው ግና ከእኛው ዘራ ያዕቆብ በበለጠ ተፈላሰፍ የሚሉም በዝተዋልና ይህንንም ንትርክ ማሳረፍ ወይም ማሳረግ ያስፈልጋል። ሰለጠንና ዘመናዊ ፖለቲካውን አወቅ የትናንቶቹ ልዩነት ብለው ደም ተፋሰሱ። ሲያሳዝን አለመሰልጠን ብለው የሚያሸፉና የስልጡን ፖለቲካ አባወራንን የሚሉ ሁሉ በየፊናቸው ትጥቅ ትግልንም ሆነ ይህንንም ያቀፈውን ለገብ ትግል ሲያወግዙና ሲሳለቁበትም ተደምጠዋል። ምን ማለታቸው ነው ሲባሉም ትጥቅ ትግል ጊዜ ያለፈበት ነው፣ ሁሉን ሰሪ ፈጣሪ አሜሪካ የሚቃወመው ነው፣ ደም ያፋስሳል፣ በትጥቅ ትግል እድልን የሚያገኙ ኃይሎች ከሚተኳቸው አይለዩም ወዘተ በሚል በአብላጫው መልኩ ለአገዛዝ መጎንበስን በሰላማዊ ትግል ሽፋን ይሰብካሉ። ዱላ ይቅር መላም ይሻላልም ሲሉ ተደምጠዋል። ሐቁ ግን ሌላ ነው። ያለው አገዛዝ ለልመናና ሰላማዊ ትግል ለተባለው ጆሮ ካለመስጠቱ ሌላ ዛሬ በዓለማችን ትጥቅ ትግል ጊዜ ያለፈበት ሳይሆን የሕዝብን ቀርቶ የቡድኖችንም መልእክት ማስተላለፊያና ሚዛንን መስጫ ሆኖ ያለ ነው። ደቡብ ሱዳን ከሰሜኑ የተገነጠለው በሰላማዊ ትግል ነው። የበርማ ካሬን ህዝቦች ለምሳሌ መብት ይከበርላቸው የተባለው ትጥቅ ትግል በማካሄዳቸው አይደለም። የምስራቅ ኮንጎ አማጽያን ለውይይት ይቅረቡ የተባለው ትጥቅ ትግል አካሄደው ከተሞችን በመያዛቸው አይደለም። ዛሬና ትናንትስ የመካከለኛው አፍሪካ አማጽያን ለምሳሌ የሶሪያ የማሊ አማጽያን ጋር መንግስታቱ ይወያይ ይደራደሩ የሚባሉት ትጥቅ ትግል በመካሄዱ አይደለም እንዴ? በኮት ዲቮር ለስልጣን የበቁት ብረት ያነሱ አማጽያን አይደሉም? ትጥቅ ትግል ዓላማው ተደገፈም አልተደገፈም የፖለቲካ ትግሉ መቀጠያና ማፋፋሚያ ሆኖ ለተላፋላሚዎቹ ውጤትን እያስገኘ ነው። ራሱ አሜሪካ ከሶማሊያና ቤይሩት የፈረጠጠው በልመና ነው። አሜሪካ አባታችን ሆይ ብለው የሚማጸኑና በሰላማዊ ሰልፍ በዋሽንግተን ለውጥን ሊያመጡ የሚጥሩ ሁሉ አሳዛኝና አላዋቂ ተብለው የሚቀሩ ናቸው። ይህም ደግሞ ወደሚቀጥለው ወሳኝ ነጥብ ይወስደናል። አራተኛ፣ ብዙዎቻችን አሜሪካን አውግዘናል፣ ሲያንስ ነው። በዚያው ልክ ደግሞ አሜሪካ የዴሞክራሲና የነጻነት ጮራ ብለው ምድረ ቡሽ ኦባማ ነጻ አውጫቸው ሲሆኑ የሚጠብቁ አሉ። ደጋፊም ተቃዋሚም መረዳት የሚገባቸው ግን አሜሪካ የራሷን ብሔራዊ ጥቅም እያስጠበቀች መሆኗንና ይህን እስካደረገች ድረስም ከአሜሪካ አንጻር ትክክል መሆኗንም ነው። ዘረኝነቱን እንተወውና ለጊዜው ወያኔ የአሜሪካንን ጥቅም እስካስጠበቀ ድረስ የኢትዮጵያን ሕዝብ ቢበድል ሆነ ቢጨርስ አሜሪካም ሆነ ምዕራቡ ግድ የለውም። ይህንን አለማወቅ ነው ወንጀሉ። የቻይናም ተመሳሳይ ነው። ቻይና የኢትዮጵያ ሆነ የአፍሪካ ህዝቦች ወዳጅ ሳትሆን በዝባዥና ብሔራዊ ጥቅሟን ለማሟላት አምራና ጨክና የምትጥር ናት። ሁሉም ባዕዳን የየራሳቸውን ጥቅም አስጠባቂ ናቸውና ከብሔራዊ ጥቅማቸው አንጻር ተገቢውን እያደረጉ ናቸው። የእኛ ወቀሳ የራሳቸውን ጥቅም ለማስጠበቅ ሲጥሩ የእኛን መርገጣቸውና መቀጥቀጣቸው ነው። ይህ በግንዛቤያችን ከገባ አሜሪካን ሆነ ቻይና ወይም ሌላ የአገሩን ጥቅም ሲያስጠብቅ ወይኔ ወይኔያችን ያቆማል። ያኔ እነዚህን ተምቾች ማስወገድ ወይም ማረቅም ከተቻለ እንዴት ስንል ተገቢውን ምላሽ እናገኛለን። በታሪክም ዛሬም በተጨባጭ በተመክሮ የተደገፈን ምላሽ ማለትም አሜሪካ ወይም ሌሎች ከወያኔ አገዛዝ ማበራቸው ስህተትና ጎጂ መሆኑን መረዳት አለባቸው። ይህ ደግሞ በምለላና በልመና ሳይሆን በእነሱ ሊደርስ የሚችለው ጉዳት ሊገባቸው በሚችለው ቋንቋ መሆን አለበት። ቤይሩትና ሶማሊያ፣ ኢራቅ፣ አፍጋኒስታን አሊያም ይቅደም ከተባለ እነ ቪየትናም ኢንዶቻይናን ማጤኑ ተገቢ ይሆናል። በልመና ሳይሆን በመራራ ትዕግስት ባጭሩ። ከዚህ ጋር በተያያዘ አንዳንዶች ትግልና ጊዜን ስተውም የሚተቹ አሉ። የሚታገል ድርጅት እድሜው ገፋ ብለው ውድቅ ሊያደርጉም ይጥራሉ። የሚያስተዛዝብ ነው። የደቡብ አፍሪካ ኤኤንሲ ከተቋቋመ መቶ ዓመቱን በጥር ወር ሲያከብር በስልጣን ከበቃ ጥቂታት ዓመቱ ጥቂት ዓመቱ ብቻ ነው። በማሌዥያ ታይላንድ እና ፊሊፒንስ ተቃዋሚዎች ጫካ ከገቡ አርባ አምስት ዓመታት አልፏቸዋል። የኮሎምቢያ ፋርክ ቡድን ከአርባ ዓመታት ትጥቅ ትግል በኋላ ዛሬ ለስምምነት ጉባኤ እየተጋበዘ ነው። የጅቡቲ ፍሩድ ተቃዋሚ ቡድን ዛሬም ትጥቅ ትግል እያካሄደ ነው። ይህን ሁሉ መመርመርም ማወቅም አስፈላጊ ነው። ሻዕቢያም ከግቡ ለመድረስ ሰላሳ ዓመት በላይ እንደፈጀበት ማስታወስ ተገቢ ነው። ዋናው ግን ግቡ አዎንታዊ ሆነ ሌላ የፈጀውን ጊዜ ፈጅቶ መታገሉ ቀዳሚ ነው። ግቡ ቀና ከሆነ ውጤቱም ቀናና ወቅታዊ ይሆናል። የወያኔ አገዛዝ ፈራሽና ጠፊ ነው። ዛሬ ያለውን ተጨባጭ ሁኔታ ስናጤነው አገዛዙ ከላይ እስከታች መበስበሱንና መሸራረፉን መረዳት እንችላለን። ቀሪው ስራ የወያኔን ድክመት ለውድቀቱ መጠቀም ነው። ይህ ምን ማለት ነው? በጋራም ሆነ በውሱን ስብስብ ሆነ በተናጠል ጸረ ወያኔነትን ማስቀደምና ማጠናከር፣ ለወያኔ ሰርጎ ገቦችና ፕሮፓጋንዳ ምንም ቀዳዳ ባለመስጠት ጸንቶ መታገል፣ አለመከፋፈል፣ በኢትዮጵያዊነት ጸንቶ መቆም። የወያኔ ዘረኛ አገዛዝ በተቻለው መጠንና ችሎታ ዜጎችን ከፋፍሎ አገርንም ከፋፍሎና አሽመድምዶ ሊገዛ ሞክሯል። ዛሬም እየጣረ ነው። ይህ ግን አልተሳካለትም። የሙሶሎኒም ጦር ዛሬ ወያኔ ቀርቶ በተግባር ሊያውለው የሞከረውን ጥሮ ደም ቢያፈስም ውድቅ ሆኖበታል። ምክንያቱም ከሕዝብ መሰረታዊ እምነትና ፍላጎት ጋር የተጻረረ በመሆኑ ነው። እያለበት ጠባቦች ቢንጫጩም ቢያጓሩም አብላጫው የኢትዮጵያ ሕዝብ በአንድነቱ የሚያምንና በአንድነት መፍትሄንም የሚሻ ነው። መገንጠል የሕዝብ አጀንዳ ወይም ፍላጎት አይደለም። የጠባብ ድርጅቶች መሪዎች ግን ራሳቸው የሚገዙት ሕዝብና መሬት ይፈልጋሉና ግንጠላን ያቀነቅናሉ፣ ጥላቻን ያሰራጫሉ። ቀዳዳ ሲያገኙ ደግሞ ገዢ ከሆነው ኃይል ጋር ተደራድረው ፍርፋሪ ይለቃቅማሉ። ይህ እስኪ ሰለች ጊዜ አይተናል፣ ታዝበናል። ወያኔ ወደደም ጠላም ወደ ውድቀቱ እየተንሸራተተ ነው። ግና የጋራ ክፊትን ከኛ ይጠይቃል። ለዚህ ዝግጁ ነን ወይ? ይህን ለመመለስ ሁለገብ ትንተና ያስፈልጋል። በግል ሳይሆን በጥልቀት ጎህ ቀዷል። የወያኔ ቀብር ደወልም ተደውሏል። ለቀብሩ እንዘጋጅ። የመለስን ብቻ ሳይሆን ያገዛዙን የስርዓቱን ቀብር እውን ለማድረግ በጋራ እንታገል። ብሔራዊ ጥቅም ስንል ለወያኔ መልሱ ቀላልና ጠባብ ነው። የወያኔ ቡድን ብሔራዊ ጥቅም ሲል ሆዱን አስቀድሞና ግፋ ቢልም ክልል አንድን በሚል ወስኖ አገርን ግን ሲጎዳና ሲያፈራርስ የቆየ ኃይል ነው። የኢትዮጵያን ብሔራዊ ጥቅም በተመለከተ ያለፉት አገዛዞች ሁሉ የሚወቀሱ ቢሆኑም በሚወገዝ ደረጃ የሀገራችንን ብሔራዊ ጥቅም ከአፈር ያደባየ የወያኔ አረመኔና ዘረኛ አገዛዝ ነው። ኢትዮጵያን የሚወድ ማንኛውም ዜጋ የወያኔን አገዛዝ ሊደግፍ ሆነ ሊወድ መቼም የሚጠበቅ አይደለም። እያንዳንዱ ሀገር ጥቅሙን ማስጠበቅ አለበት። በዓለማችን አብዛኛው መንግስት የሚያደርገው ይህንኑ ነው። በተደጋጋሚ አሜሪካንም ሆነ ቻይናን ወዘተ ከሀገራችን ጉዳይ በመነሳት አውግዘናቸዋል። ይህ መቀጠል ያለበት ቢሆንም ለእኛ ብስጭትና ቁጣ መንስኤ የሆነው እነሱ የራሳቸውን ብሔራዊ ጥቅም ማስቀደማቸውና ማስጠበቃቸው ነው። ዛሬ ቻይና አዲስ ተስፋፊና በዝባዥ አገር መሆኗ በሰፊው እየታየ ነው። የቻይና ገዢ ፓርቲም የቻይናን ጥቅም ለማስጠበቅ አፍሪካን እያደማና እየበዘበዘ ወገናችንንም እያጠፋ ነው። እኛ አገራችንን የሚሸጥ ቡድን ገዢ ሆኖ ተሰይሟልና ለቻይና አመችቷታል። አስደናቂ ቢሆንም ዛሬም አሜሪካ ለኢትዮጵያ ደግ ያስባል ብለው የሚጮሁ ተላላ አይሏቸው ጅል ብዙ አሉ። አሜሪካ ብሔራዊ ጥቅሙን ስለሚያስጠብቅ ለዚህ ሎሌ የሆነውን ወያኔ ይደግፋል እንጂ ቡሽ ተባለ ኦባማ፣ ነጡ ጠቆሩ አሜሪካዊ ናቸውና የሀገራቸውን ጥቅም ያስቀድማሉ። ለዚህም ነው ወንጀለኛና ነፍሰገዳይ የሆነውን መለስ ዜናዊን ሲያወድሱብን የከረሙት። ሁሉንም ባዕዳን ከአሜሪካ እስከ ግብፅና ቻይና ለምን የራሳችሁን አገር ብሔራዊ ጥቅም አስቀደማችሁ ብለን ልንወቅሳቸው ከመነሳታችን በፊት የሀገራችንን ብሔራዊ ጥቅም የሸጠውን የወያኔ አገዛዝ ማውገዝና በትግልም ለማስወገድ መነሳት፣ መጣር፣ መታገል ይገባናል። ሁሉም ብሔራዊ ጥቅሙን ለማስቀደም መነሳት አለበትና ነው። የወያኔ አገዛዝ ገጽታ ወሮ በላው መለስ ብቻ አልነበረም። ጸረ ኢትዮጵያዎች በርካታ ወያኔዎች ናቸው። ዘራፊዎቹ የመለስ ሚስትና ቅርብ ዘመዶች አገራችንን አምረው የሚጠሉት እነ ስብሐት ነጋና በረከት ስምዖን ተቃዋሚ ነን ብለው ያሉ የቀድሞ የመለስ ጓደኞች ግን የትግሬ የበላይነትን አቀንቃኞች ከበርቴ ነጋዴ የሆኑትን ይመለከቷል ሁሉ ናቸው። የወያኔ አገዛዝ የኢትዮጵያን ብሔራዊ ጥቅም በሚጻረር መንገድ የፈጸማቸው ወንጀሎች ግንጠላን ከመደገፍ ጀምሮ ምዕራባውያንን ለማስደሰትና በእነሱ ትዕዛዝ መሰረት ሶማሊያን ወሮ ዜጎችን እስከ ማስጨረስ ድረስ ጸረ ኢትዮጵያነቱን ቁልጭ አድርገው ያሳያሉ። ሶማሊያ በተለይም የዚያድ ባሬ አገዛዝ ኢትዮጵያን ሊያፈራርስ ቆርጦ የተነሳ ነበርና ክንዱን ለማዛል የተወሰደው ጸረ ሶማሊያ እርምጃ ይህችን ጎረቤት ሀገር ለብጥብጥና ፍርሻ ቢዳርጋትም ከኢትዮጵያ ብሔራዊ ጥቅም አንጻር ግን የጠቀመ እንጂ የጎዳ አልነበረም። በነበረው ተጨባጭ ሁኔታ የመለስ አገዛዝ የሶማሊያ ፖለቲካ ግን ብሔራዊ ኢትዮጵያን ጥቅም ለማስጠበቅ ሳይሆን ከምዕራቦቹ ኢትዮጵያውያንን አስጨርሶ የገንዘብም የፖለቲካ ድጋፍ ለወያኔ ለማስገኘት በመሆኑ ከብሔራዊ ጥቅማችን አንጻር ጎጂ ሆኖ ቀጥሏል። የሀገራችንን መሬት ለሱዳን አሳልፎ የሰጠው ወያኔ የሀገራችንን ለም መሬትና ደን ለቻይና ለህንድና ለአረቦች የቸበቸበው ወያኔ ህፃናትን ለህገ ወጥ ጉዲፈቻ አቅርቦ በሚሊዮኖች ዶላሮች የከበረ ወያኔ፣ ወጣት ሴቶች ወደ አረብ ሀገሮች ለዘመናዊ ባርነት እየሸጠ የከበረ ወያኔ፣ ለቀሳፊው በሽታ ታማሚዎች እርዳታ የሚመጣውን ገንዘብ የመለስ ሚስት በተቆጣጣሪነት መድቦ የዘረፈ ወያኔ፣ ስንቱን ዜጋ ያፈነና ያገተ ወያኔ ብሔራዊ ጥቅም አስጠባቂ ሳይሆን አገር አጥፊና ማፈሪያ በመሆኑ ሁሉም ዜጋ ሊነሳበትና ሊታገለው ያስፈልጋል። የወያኔ አገዛዝ መነሻው መሰረቱና ዛሬ የሚያስከተለው ፖለቲካ ጸረ ኢትዮጵያነት ነው። ለዚህም ነው ለዚህ ዘረኛ አገዛዝ ተለሳልሰው ድርድርም እርቅም እየጠየቁ ያሉት ሁሉ አወቁትም ሳቱትም የኢትዮጵያን ብሔራዊ ጥቅም እየጎዱ ያሉት። ወያኔን ማቀፍና ኢትዮጵያን መውደድ መቼም አብረው የሚጓዙና የሚቻቻሉም አይደሉም። ብሔራዊ ጥቅምን አሳልፎ ከመስጠት አንጻር ጥፋተኛው ወያኔ ብቻ እንዳልሆነ የሚታወቅ ነው። ዜጎችን ለባዕድ ሽጠው የከበሩ አሉ። የባዕዳንን ጥቅም ለማሟላት ብለው የደርጉን አገዛዝ ምስጢር የሸጡም ብዙ ነበሩ። አንዳንዶቹ ዛሬ በአሜሪካ ቦታ ሲሰጣቸው፣ ሌሎች ደግሞ ብዙ ቢጎዱም ብዙ ምስጢር ያወቁ ነበሩና የተስፋዬ ወልደ ሥላሴ አይነቶቹ ታግተው ከርመው በሕመም ሞተ ተብለው ተገለዋል። ለአሜሪካ፣ ለእንግሊዝ፣ ለእስራኤል ወዘተ የስለላ መዋቅሮች ተቀጥረው የሚሰሩ በኢትዮጵያ የተወለዱና ዛሬም ኢትዮጵያዊ የሆኑ በርካታ ናቸው። እነዚህ ናቸው በተቃዋሚ ድርጅቶች ላይ አሉታዊ መረጃ እያቀረቡ ችግር ፈጣሪዎች የሆኑ። አንዳንዶቹ ደግሞ ተቃዋሚ መስለው በባዕድ ትዕዛዝ ድርጅቶችን እርስ በርስ ያጣላሉ፣ ይከፋፍላሉ። ሁሉም ግን ቅንጣትም የአገር ፍቅር የላቸውም። ለኢትዮጵያ ጥቅም ሳይሆን ለራሳቸው ሆድ የቆሙና ለባዕድም ጥቅም የተሰለፉ ናቸው። የሚታገሉትን በማጋለጥና ለጥቃት አሳልፈው በመስጠት የግል ጥቅማቸውን የሚጠብቁ ናቸው። እነዚህንም ማጋለጥና አምርሮ መታገል አስፈላጊ ሆኖ ዛሬ ይገኛል። ከሀገር በላይ ማንም ምንም የለምና የኢትዮጵያን ብሔራዊ ጥቅም ማስቀደም ለሀገር ወዳድ ዜጋ ግዳጅ ነው። የአገዛዝን ሆነ የዜጋን ማንነት መፈተኛው ይህ ነው። የማንን ጥቅም ያስቀድማል? የሀገርን ወይስ የባዕድን? የሆዱን ወይስ የኢትዮጵያን? ለዚህ የሚሰጠው መልስ ማን ማንና ምን እንደሆነ በግልጽ ያሳያል። ዛሬ የኢስሙላ ጠቅላይ ሚኒስትር የተባለው ወንጀለኛና ዘረኛ መሰሎቹን የሲዳማን ሕዝብ ፈጅተው አማራ በሚል ሺዎችን አፈናቅለው ባለበት ጸረ ኢትዮጵያ ቢባሉ ተገቢ ነው። የጋምቤላን ሺዎች ያስገደሉ እነመለስ፣ አባይ ፀሐዬ፣ ባርናባስ ወዘተም ጸረ ኢትዮጵያ ጸረ ሕዝብ ናቸው። በዚህ መስክም እነ ስብሐት ነጋ፣ በረከት ስምዖንና ሌሎችም ተጠያቂ ናቸው። በአባይ ወንዝ ጥያቄ ስንቴ ለግብፅ አሳልፈው እንደሰጡን ዛሬ ትልቅ ግድብ ልንሰራ ነው በሚለው የዝርፊያ ዕቅዳቸው ሊሸፈን ወይም ሊሰረዝ የሚችል አይደለም። በየጊዜው ከሃዲዎችና አገርን የሚሸጡ ባንዶች ብቅ ብለዋል። በጣሊያን ወረራ ጊዜ በማሪያ ቴሬዛ የተገዙና አርበኞችን ያጋለጡና ያስገደሉ ባንዶች ነበሩ። በደርግ ጊዜም በሕዝብ ላይ ሽብር የፈጸሙ አረመኔዎች ለአሜሪካ፣ ሩሲያ እስራኤልና እንግሊዝ ተገዝተው አገርን ያስጠቁ ዘመናዊ ባንዳዎችም ጥቂት አልነበሩም። ወያኔ ግን በአገዛዝና በቡድን ደረጃም ጸረ ኢትዮጵያነት በመሆኑ መለያው ኢትዮጵያን ባለው አቅም ሁሉ አስጠቅቷል፣ ዛሬም እያስጠቃ ነው። የኢትዮጵያን ብሔራዊ ጥቅም ለዘረኝነቱ ለሆዱና ለባዕዳን የሸጠ ቡድን ነው። ባመረረና ምሕረት አልባ በሆነ ሕዝባዊ ትግል መወገድ ያለበትም በዚህ የተነሳ ነው።
ያቅታል እንጂ ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
ነገር መስራት በጣም ቀላል ነው። ሰውን እስማማት በዚህ ቀላል ነገር የለም ያምናለሁ አባችን። ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውን እስማማት ያቅታል እንጂ ነገር መስራት